ሄሎ ጤና ይስጥልኝ መድኃኒት ከቤት ቤት ምን ልርዳው?
ምን ትናንት ማታ ዲፖዚት አድርግቼ እስካሁን አልገባም።
በስንት በስልክ ቁጥር ነው?
ይህ ቁጥር አይደለም ሊምሮ ይችላል።
ምን አሉኝ?
ዜሮ ዘጠኝ እሺ ዘጠና ሶስት
ዜሮ ዘጠኝ ዘጠና ሶስት እሺ ሰላሳ አምስት
እሺ ሰላሳ ዜሮ አምስት ስምንት ምን ያሉኝ አይደል?
አዎ ዜሮ ስምንት እሺ
መጨረሻ አርባ ዘጠኝ እሺ ስንት ብር ነው?
ሶስት መቶ እሺ የመች ነው? የትናንት ነው?
አዎ ትናንት በቃ ወደ አስራ ሁለት ሰዓት
እሺ አንዴ መስመር ላይ ጠብቁኝ።
እሺ እሺ
እሺ process ላይ ነው ይገባልዎታል።
ኧረ እስከ ትናንት እስከ ዛሬ መፈረሱ ነው
process ላይ ነው አሳውቀናል። እኛም ብዙ transaction ስላለ ነው በ Chapa ይገባልዎታል።
ኧረ አሁን አሁን ይገባል ፈሳት
ይገባል። አዎ ይጠብቁት። አዎ እሺ መልካም ቀንሽ ገብቶኛል። አዎ አሳውቀናቸዋል እኮ በጣም ብዙ ሰው እንደዛ ስለሆነ ነው ብዙ transaction